እናንተ ማይጠ ሄሎ ሰላሳ አምስት ሀምሳ ስምንት
ሰላሳ አምስት ሀምሳ ስምንት አልደረሰም ምግቡ የት ነው ከቤት ምግብ ዘርግ ቤት?
ቤት በርገር ነው ወይኔ ደወለ ከስተመር ድራይቨሩ ደውልለት
እና ሄሎ የት ነው በ-
ቤት የት በርገር ነው ቤዝ በርገር አ እሺ በርገር ቤት እሺ ሰሚት ያለው አ እስቲ ጠብቀኝ ትእዛዝ አ
እሺ ትእዛዙ አይ
አይዞህ
አሳበዱን
በቃ ተረጋግቼ ልውሰደው። እሺ ልደውልና customer ላይ አምስት ደቂቃ ጠብቅና በአምስት ደቂቃ ውስጥ ካልሰጡ ማለት ነው ደውልልኝ እሺ እሺ።
እሺ ትእዛዙ